አቤት ሄሎ
አቤት።
አቤት
እና ጤና ዶክተር ናቸው?
እ?
ጤና ጤና ኮሌጅ ዶክተር ናቸው እንዴ?
ደወላችሁት?
ወይ
ሆስፒታል ነው የደወላችሁት? ምን ልርዳዎት?
አዎ። እንዴት ነው? ሰላም ናቸው?
እግዚአብሔር ይመስገን።
እና አንድ ጤና ምናምን ለ-
እ?
አንድ ነገር ለመጠየቅ ፈልግ
እኮ ምን ልርዳዎት?
አንድ ሰው አሁን ለምን አሁን ለእናንተ የሆነ ነገር ለመቀበል ነው።
እ?
ምክር ሀሳብ ምክር ሀሳብ
ምን አሉ?
ምክር ሀሳብ ከእናንተ ለመቀበል ነው።
ህክምና ከሆነ የፈለጉት በአካል መተው ነው የሚታከሙት።